መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው የፍቅርሽን ምስል በግንባር አትሜ የፍቅርሽን ምስል በግንባር አትሜ እየባሰ